ሄሎ አሁን betting ticket ማየት ፈልጌ ነበር።
እሺ cashier ኮዱ አንቀን
አስራ ሁለት አስራ ሁለት
ሀያ ዘጠኝ ሀያ ዘጠኝ ሰማንያ አምስት ሰማንያ አምስት ዘጠና አንድ ዘጠና አንድ ሄሎ
ሄሎ
ትንሽ ኮኔክሽን ስላስቸገረኝ ነው። አረምልሃለሁ። እሺ እንኳን